Hva?
ሄሎ እ ሄሎ ሄሎ አይሰማም እ?
አይሰማም ሄሎ ሄሎ
ምን አልከኝ?
ሄሎ አይሰማም ይሰማኛል። ምን አልከኝ?
እ ኤፍሬም ነኝ እናንተ agent እሺ ኤፍሬም፣ አ እንትኑ ይሄ ውሻውም አልሰራ ብሎኛል ደግሞም ብር ተበልቼ ነበር ማታ እዛ አልተለቀቀልኝም
እ ስንት ብር ነው
ወደ አስራ አንድ ሺህ ምናምን ብር ነው እኮ ፋይናንስ አሳውቃል። ያው ፋይናንስ አዎ፣ ናቸው አሳውቅ- የሚለቁልህ።
አዎ በ- በቴሌግራም ጽፌ አይ- አይመልሱም አይመልሱም አዎ በቃ ወይ ደውለህ ካናግራቸው።
ፋይ- የፋይናንስ ስልክ አስራ አንድ ቤቱ ነው ዜሮ አዎ።
ዜሮ አዎ፣ ዜሮ አንድ ዜሮ አንድ አምስት የሚለው እ አዎ።
እሺ ውሻው አይሰራም ደግሞ እንትን ብሎ
እሺ እንትን ላይ ጽፈልናል፣ ቴሌግራም ላይ አዎ ይሄን ዲስክላክልና ይሄን check እናደርግላለን።
እሺ እሺ